መረከብ ይችላል። Okay እሺ፣ አካባቢ
Hello Hello ጤና ይስጥልኝ።
አብሮ ይስጥል።
የአደሲ ከቺፕቺፕ ነው የደወልኩለት።
እሺ እሺ።
የጥቅል ጎመን order ነበሩት እና ተረክቧል እቃው።
አይ ትላንት በአጋጣሚ እዛ አልነበርኩኝም እና ተመልሶብኛል።
Okay ስለዚህ ነገ የት ላስልክለት እቃውን?
እዛው ያዘዝኩበት ቦታ መገናኛ።
መገናኛ። ስለዚህ ነገ አዎ።
driver ይደውልልዎታል። መልካም ምሽት።
እሺ እሺ፣ አመሰግናለሁ።